ሰላም ጤና ይስጥልኝ hello ጤና ይስጥልን ስራ ለመመዝገብ ነበረ
እሺ በምንድን ነው መስራት የፈለግሽው?
በተላላኪ ይኖርሻል እንዴ? በተላላኪና በጽዳት እሺ አሁን ላይ የለ- አሁን ላይ ሙሉ ነው ግን ሲኖር እንደውልልሻለን። ስምሽንና ስልክ ቁጥርሽን ትነግሪኛለሽ። ስምሽ ማን ነው?
እሺ፣ ስሜ ሳህሌ
ሳህሌ።
አዎ
እሺ ሳህሌ ማን?
ሞላ
እሺ የ- የት ነው? ስልክ ቁጥርሽን ንገሪኝ።
ዜሮ ዘጠኝ ሰማንያ አምስት እሺ
ሀያ ሁለት እሺ
አርባ ስምንት እሺ
አስራ አራት
እሺ የት ነው የምትኖሪው?
አዲስ አበባ
እሺ እሺ በሚኖር ሰዓት እንደውልልሻለን። መዝግቤሻለሁ። ስለደወልሽ እናመሰግናለን። መልካም ጊዜ ይሁንልሽ።
ስሽ እናመሰግናለን።
እሺ